Hello ጤና ይስጥልኝ ለአምቡላንስ በኩል የምንጠራው?
ጤና ይስጥልኝ።
አብሮች ጥልንተር ለአምቡላንስ በኩል የምንጠራው?
አ- ከአማኑኤል ቶታል ላፍቶ ድረስ እንድትወስዱልን ፈልገን ነበረ ሰው።
አማኑኤል ሆስፒታሉ ነው።
አዎ ከዛ አካባቢ ከአማኑኤል የት አልሁኝ? ላፍቶ ላፍቶ ላፍቶ ወደ ቤት ነው።
ወደ ቤት ከቤት ወደ ቤት ነው።
ኦኬ ከቤት ወደ ወጌሻ ቤት
እ፣ Okay ላፍ- ላፍቶ ያለው ወጌሻ ነው።
አ
Okay ምንድን ምን ስንት ሆኖ ነው ነው ቻርጅ የምታደርጉት?
ምን ሆኖ ነው ታካሚያችን?
ታካሚያችን እ፣ እንትን ነው ስትሮክ።
ስትሮክ ነው።
እም፣ ኦክሲጅን አይጠቀምም አይደል?
ምንም አይ ምንም አይጭ- አይጠቀምም።
ሌላ ተያያዥ በሽታ ምናምን የለም።
መ- መውሰድ service ብቻ።
በቃ ሂሳቡን አስቤ መልስ ልደውልልዎት።
ቴንኪዩ
እሺ